እንዴት ነው? ነው የምረዳው ብር deposit አድርጌ አሁን እስካሁን አላስገባልኝም፣ ቆረጠብኝ።
በዚህ ስልክ ነው።
አዎ ስንት ብር ነበር?
መቶ ሀምሳ ብር check ላርግልህ እና ማለት ነው። ካልገባ message ኡን ትልክልኛለህ። እሺ ለቻፓ እንዳሳውቅልህ ወይ ለሳንቲም ፔይ።
እሺ
መች ነበር deposit ያደረገው?
አሁን
ስለዚህ message ኡን ላክልኝና ቴሌግራም ላይ ከምንድን ነበር ያስገባኸው?
ከ CBE እሺ ስልክህና የቤስት ቤት ከዛም message ኡን ተቀናሽ የሆነበትን ላክልኝ፣ አሳውቅልሃለሁ ለቻፓ በምንድን ነው ምልክልሽ?
በቴሌግራም ቴሌግራማችን አለ የለኝም።
ዜሮ ዘጠኝ ዜሮ ሶስት
እዚህ ጋር አይደለም ቴሌግራም እና contact ምናምን የሚለው ላይ አለ።
አዎ እንደሱም share ከዛ ማድረግ ወስደዋለሁ።
ትችላለህ። እሺ እሺ።
መልካም ቀን